ጤና ይስጥልኝ ቤት ይባነኝ እባክዎ ምን ልርዳዎ? ሄሎ
withdraw ብዬ ነበረ እና እስካሁን አልገባልኝም። ትናንትና ነው withdraw ያደረኩት። ሁለት ሺህ ሶስት በሳንቲም መቶ ፔይ ነው?
ብር። አዎ እሺ ቴሌግራም ላይ ጽፈህልን ነበር እንዴ?
አዎ አሳውቀንልሃል ብለው ነበር?
ብሎኝ ነበር። ወይዬ ልከተልሽ እ እሺ ምን አንዴ ጠብቀኝ። እሺ ስልክ ቁጥርህን ንገረኝ። የቤስት ቤት ስልክ ቁጥርህ ዜሮ ዘጠኝ አስራ ሶስት አስራ ሶስት ሰላሳ ሶስት ሰላሳ ሶስት ሰማንያ ሰባት ሰማንያ ስምንት ሰማንያ ሰባት ሰማንያ ስምንት አ
ወደ አስራ ወደዚህ ቁጥር ቴሌብር ነበር አይደል የላከው?
እ እ ወደዚህ ቁጥር ቴሌብር ነው አይደለ?
አዎ፣ ሶስት መቶ አዎ።
ብር ውስጥ ያደረከው። እሺ ለሳንቲሞች አሳውቀናቸዋል። እሺ አባ ትንሽ ጠብቀን እስከሚመልሱልን ድረስ ቅድምም እንደዚህ ብላችሁ ነበር።
አዎ ጠዋት።
ይሁን ለምን መሰለህ እንትን ነው system ኣቸው ትንሽ fail አረገና manually ነው ለሁሉም customer እያስገቡ ያሉት። ያ ደግሞ እንደምታውቀው ትንሽ ሰዓት ይወስዳል። እኛ ጋር በጣም ብዙ ጥያቄ ስላለ ያው በቅደም ተከተል እያስገቡ ነው። ተራ ሲደርስ ይገባል። ትንሽ ጠብቀው እና እስከ ማታ ድረስ ካልገባ መልሰህ check አድርገንና ድጋሚ ደግሞ እናሳውቃቸዋለን። ሚስተጋሉ ምናምን እንዳይሆን። እሺ ስለ ደውልክ እናመሰግናለን። መልካም ቀን ይመስለን።
መልካም ቀን።